ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎት?
ጤና ይስጥልኝ ሁሉ ስፖርት ባለፈው እንትን cash out ብዬ ነበረ ድሮ ላይ ምንም አልገባልኝም ቴሌ ብር ላይ
እሺ ከ transaction history ላይ ያልገባሎትን screenshot አድርገው በቴሌግራም ይላኩልን ደንበኛችን።
ልኬ ነበረ መቼ ነበር የላኩት?
ትላንት ትናንት ከሆነ መልስ ስናገኝ እዛው ቴሌግራም ላይ ስለምናሳውቆት በትዕግስት ይጠብቁን እሺ ደንበኛችን።
እሺ እየጠበቅኩ ነው ይቆያል እንዴ በጣም
አይ መልስ ስናገኝ ስለምናሳውቆት ይጠብቁን እሺ እሺ መልካም ቀን